አ ሲጀመር እኔ እኮ ስመዘግብ ራሱ ከስር አዲስ አበባ መሆኑን አያለሁ።
hello ሰላም ጤና ይስጥልኝ።
ጤና ይስጥልን።
ጎዛቱር አ ከ We Plus Solution ነበር የምደውለው። ሰላማዊት እባላለሁ።
ከየት We Plus Solution እሺ ድርጅታችን አዲስ መተግበሪያ develop አድርጎ እም፣ ከሀምሳ በላይ አገልግሎቶች በአንድ application የያዘ ነው እና እርሱም ደግሞ ድርጅቱ እንዲያስተዋውቁ በነፃን ለመጋበዝ ነበር
እሺ ይቻላል።
እና app ኡን ከ Play Store ወይም ደግሞ ከ App Store We Plus Solution drive provider ብላችሁ ማግኘት ትችላላችሁ። ካልሆነም ደግሞ እኔ link ኡን ልክላችኋለሁ በቴሌግራም
እሺ
We Plus Solution link ኡን ላኪልኝ በዚህ ስልክ በቴሌግራም።
ልላክ። እሺ፣ አዎ።
መልካም ቀን ወንድሜ፣ ያመሰግናል።